ቁጥር እስከ አርባ ስድስት ቁጥር አለ። almost ሁሉም ሰው የሚጠቀምበት አይነት ጫማ ነው። ለተለያዩ skinny ሱሪ፣ እነዚህም boots ኦች መጠቀሚያ በጣም የሚያምር ጫማ ነው እንደምታዩ። እኔ በጣም የወደድኳቸው የሱፍ ጫማዎች አሉ። እነዚህ በጣም ቆንጆ ናቸው። ስፖርት ስታንዳርድ ናቸው። ከስር scroll የሚያደርጉትን ኮዶች ስልሳ ሁለት ሀምሳ አንድ ላይ በመጠቀም ይዘዙ። በአሁኑ ሰዓት አሁን የምታዙ ሰዎች ልዩ ቅናሽ አለ። እኔ የምወደው አይነት ጫማ ነው።